ፍቅር ሄሎ ሄሎ ሄሎ አብሮ
ሄሎ ሄሎ አይሰማም?
አሁን ይሰማኛል። እ፣ ቅዱስ ጽዮን ኖት አይደለ?
አዎ ነኝ።
እሺ እ፣ ኪሎ የጎደለ
እ?
እናረግ ብለን
ምን አልሽ? ይቆራረጣል። ሄሎ ሄሎ
ሄሎ ሄሎ የቴሌ ብር account ስሙ ማን?
ሞገስ ሞላ ነው የሚለው።
ሄሎ ሄሎ
አይሰማም?
ይሰማል። አሁን ይሰማል።
እሺ የቴሌ ብር account ስሙ ማን ነው የሚለው?
ሞገስ ሞላ።
እሺ እሱን check ለማድረግ ነው። መቶ አራት ብር አሁን ተመላሽ አድርገንልዎታል። check ያድርጉት።
እሺ፣ እሺ መልካም።
አመሰግናለሁ።
እሺ እሺ